አንቺ አፍሪካ አንቺ አፍሪካ አንቺ አፍሪካ አንቺ አፍሪካ ሊማትሽ ላይ ሞልቶን ጎቻ ሆነሽ ያለም መተረቻ ዜናሽ ሁሉ ረሃብ ብቻ አንዱ ሲያስብ አንዱ ሲጨው አረውን ሲጎትተው የወጠን ሺው አይሳካ አይሳካ አልታደልሽ አንቺ አፍሪካ አልታደልሽ አንቺ አፍሪካ የፊት ሕዝብሽ ላክና እንዳለው ያንቺኑ ለማፈር ከጥንት እስከ ዛሬ ያለማው ቢሰበር ቀድሞስ አንድነትሽ ኅብረትሽ ቢሳካ አሁን ይሄን ጊዜ የት ነበርሽ አፍሪካ? ያለፈው አለፈ መልሶ ላይመጣ ጥረን ግረን እኛው ከችግር እንውጣ ምኞት ቤት አይስራ ከንቱ ልብ ወለድም ተስፋ እናኑርለት ለመጪው ትውልድ አይሄ አያልቅም መቼም አይሄ ብዙ ነው ዳሽ አይሄ በሀብትም በልጅ አይሄ ተራቅቷል ጓዳሽ አይሄን አያልቅም መቼም አይሄ ብዙ ነው ዳሽ አይሄ በሀብትም በልጅ አይሄ ተራቅቷል ጓዳሽ ትውልድሽ ከትውልድ እየተቃቃረ መቅረቱን ስታውቂው እድገትን ያለ ፍቅር እንዴት ልትናፍቂው? ከጥንት እስከ ዛሬ ያንቺን ስልጣኔ ጓጉተሽ ብትፈልጊው በህብረት ካልሆነ በምንም አታድጊ። ለዘመናት ከኖርሽበት በማን ያውጣሽ ከውድቀቱ? ለሌላ ዓለም ተሸልሟል የዘርሽ እውቀቱ። በተፈጥሮ ያልታደለው በረሃ እንኳን እየለማ ድንግል ምድርሽን እንኳን ብዙ ቀርቷል በጨለማ ቀርቷል በጨለማ አንቺ አፍሪካ አንቺ አፍሪካ አንቺ አፍሪካ አንቺ አፍሪካ ማትሽ ላይ ሞልቶን ጎቻ ሆነሽ ያለ መተረቻ ዜናሽ ሁሉ ረሃብ ብቻ አንዱ ሲያስብ አንዱ ሲተው የጣረውን ሲጎትተው የወጠን ሺው አይሳካ አይሳካ አልታደልሽም አንቺ አፍሪካ አልታደልሽም አንቺ አፍሪካ ጥቁር ሕዝብሽ ማንነቱ ተበስቶ እንደ ዘበት ዘርሽ ተበትኖ ሲኖር በያለበት በወጣበት ጉያሽ ምን ቀን ይመልሰው ዕዳው እንዲሸፍን ሰርቶ ያድራል ለሰው ዓለም በችግርሽ ሁሌም ይሳለቃል። ዛሬም ነገም ያው ነው ያንቺ አሳር መች ያልቃል። አዋቂ ምሁርሽ ቢሰለበትም ለንበርሽ እንጂ ለፍቅርሽ አይሞትም። አይሄ እዳሽ ብዙ ነው አይሄ ማን ከዚህ ያውጣሽ አይሄ ልትቀሬ ነው ወይ አይሄ አሳቢ እንዳጣሽ አይሄ ንዳሽ ብዙ ነው አይሄ ማን ከዚህ ያውጣሽ አይሄ ልትቀሬ ነው ወይ አይሄን አሳቢ እንዳጣሽ ዘርሽን በዘሩ ወገን በወገኑ ሆኖ ጦር ሰባቂ ወዴት ትሄጃለሽ? ጉዞስ ብትናፍቂ ይኸው በእኛም ጊዜ ይኸው በእኛም ዘመን ታሪክ ታሟል ሲባል መድኃኒት ሳንሰጠው መስከረም ይጠባል። ለዘመናት ከኖርሽበት በማን ያውጣሽ ከውድቀቱ ለሌላ ዓለም ተሸልሟል የዘርሽ እውቀቱ በተፈጥሮ ያልታደለው በረሃ እንኳን እየለማ ድንግል ምድርሽን ቋርጥዞ ቀርቷል በጨለማ ቀርቷል በጨለማ ቀርቷል በጨለማ